በጾም በጸሎት ሲሻው ሀገር ገፋሽ ፍቅርን የሚያህል ንጹህ ነገር ተይተይ የነገው ቤትሽ ቢታደስ አይ በእጅ ረግቶ ሰው መሄድ የለደርስ ምን ነው በጾም በጸሎት ሲሻው ሀገር ገፋሽ ፍቅርን የሚያህል ንጹህ ነገር ተይተይ የነገው ቤትሽ ቢታደስ አይ በእጅ ረግቶ ሰው መሄድ የሊያደርስ አንድ ቀን እንደማጣናሽ ነበረ በሳልኩት መሄድሽን ባልገባኝ ልቤን ባሳመንኩት ክደትሽ አሳልፈው ለሐዘን ከሰጠኝ ለኔ ሲሁዳነሽ ሌላ ቃልም የለም እንኳን ቀረ በዚሁ ደግሞ ለሌላ ኃጢአት ከምሰጫት ለበቀል የልቤን ከረጢት ያመነን የሳሙ ለጥቅም ቢሸጡት ገንዘቡ አኬዳማ ትፉ የደም መሬት መርጭሽ ከሰው ስልጣን ብሰጥሽ ከልቤ ጓዳ አንቺ ለወሽኝ በማይሆን ነገር እንደ ጉዳ መርጭሽ ከሰው ስልጣን ብሰጥሽ ከልቤ ጓዳ አንቺ ለወሽኝ በማይሆን ነገር እንደ ይሁዳ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዋይ ዋይ እንደ ይሁዳ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዋይ ዋይ እንደ ይሁዳ ምን ነው በጾም በጸሎት ሲሻው ሀገር ገፋሽ ፍቅርን የሚያህል ንጹህ ነገር ተይተይ የነገው ቤትሽ ቢታደስ አይ በእጅ ረግቶ ሰው መሄድ የለደርስ ምን ነው በጾም በጸሎት ሲሻው ሀገር ገፋሽ ፍቅርን የሚያህል ንጹህ ነገር ተይተይ የነገው ቤትሽ ቢታደስ አይ በእጅ ረግቶ ሰው መሄድ የሊያደርስ አምላኬን እንዳልለው የእምነቴን ዋልታ ስራዋን እሷ አታውቅም ይቅር በላት ጌታ በፍቅር እያመኑት በዘላለም ጉልበት ሰው እንዴት ይሄዳል ምንም ሳይጎልበት አመል ሆኖብሽ እንጂ በቤት ንብረት ደጃፊ አንቺው ነበርሽ አዛዡ በጓዳ ሳትንቁልፊ እንኳን ተበዳይኩኝ ጥቅም ሳያውቃቸው ለፍቅር ሲሉ የሚያልፉ በእርግጥ በስዋን ናቸው የማዝነው ላንቺ የደሽ ለሸመትሽ የህሊናዳ ያጎረሰሽ ልጅን ለነከስሽ እንደ ይሁዳ የማዝነው ላንቺ ሄደሽ ለሸመች የህሊና ዳ ያጎረሰሽ ልጅን ለነከስሽ እንደ ይሁዳ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዋይ ዋይ እንደ ይሁዳ